ጤና ይስጥልን በሽት ቤት ቤቲ ነው የምንረዳው።
ቤትዬ መልሼ ደወልኩኝ።
እሺ ምን ነበር?
withdraw ነበረኝ። ለምንድን ነው limit አለው እንዴ በቀን የሚወጣበት?
limit አለው ግን confirm ከሆነ የሚልህ እኛ confirm ማድረግ ስላለብን ነው።
አዎ confirm ማድረግ አለብህ አለኝ።
አ እኛ ማድረግ ስላለብን ነው። ችግር የለውም አደርግልሃለሁ። ስንት ብር ነው?
ስድስት ሺህ ብር።
በዚህ ስልክ ነው አይደል?
አዎ
እሺ ጠብቀኝ።
እሺ።
እሺ ስድስት ሺህ ብር ወደ ቴሌብር account አስራ አንድ ዘጠና አምስት ሀምሳ አምስት ዜሮ ዜሮ አዎ ያው confirm አድርጌልሃለሁ። እሺ ይገባል።
እሺ።
መልካም ምሽት።